የሚታየኝ ግሩም ድንቅ ሆኖ የፍቅሩ ጋጋ መኖሬን የሚያሳየኝ የሚያለመልም ነው ነፍስም ሆነ ስጋ በጅላጅል የሚታየኝ ግሩም ድንቅ ሆኖ የፍቅሩ ጋጋ መኖሬን የሚያሳየኝ የሚያለመልም ነው ነፍስም ሆነ ስጋ የፍቅሩ ካካን መኖሬን ገለጠ ጨለማው ኑሮዬን በብርሃን ለወጠ ጮራው ሲፈነጠቅ ዓለም ሁሉ ቀልሞ በፍቅሩ ቃቃን ሕይወቴ ለምልሞ ልዞር ልንሰታሰብ ቆላም ሆነ ደጋ ቆላም ሆነ ደጋ በሕይወቴ መብራት በፍቅሩ ቃቃ በፍቅሩ ቃቃ በጅላጅል የሚታየኝ ግሩም ድንቅ ሆኖ የፍቅሩ ጋጋ መኖሬን የሚያሳየኝ የሚያለመልም ነው ነፍስም ሆነ ስጋ በጅላጅል የሚታየኝ ግሩም ድንቅ ሆኖ የፍቅሩ ጋጋ መኖሬን የሚያሳየኝ የሚያለመልም ነው ነፍስም ሆነ ስጋ እድል ሆነ ሀብትስ ምን ይቸግረኛል? መውደድ ማብራት ሆኖ ልቤን ገልጦልኛል። ምንኛ ጥሩ ነው ለወደዱት መሞት የፍቅር ኃይል ነው ቁርጥ ያለ ሐሞት ልዞር ልንሽራሸር ቆላም ሆነ ደጋ ቆላም ሆነ ደጋ በሕይወቴ መብራት በፍቅሩ ኮከ በፍቅር ኮከ በሕይወቴ መብራት